hello
hello ጤና ይስጥልኝ።
እግዚአብሔር ይመስገን።
አቶ ገብረ ማርያም አዎ አዎ እኔ ከአሪፍ ፔ ነበር የምደውለው። ሳምራዊት እባላለሁ ከምን ከአሪፍ ፔ
okay okay አይ ነው እሺ POS machine ኣችሁ ላለፉት ተከታታይ ቀናት እየተጠቀማችሁ አይደለም እና በዛ ዙሪያ እ።
ያጋጠማችሁ ችግር ካለ ለመጠየቅ ነበር።
አይ ችግር የለም ያው የተሰቡ ስለማይጠቀም ነው እንጂ ችግር የለም።
እንጂ ሌላ ያጋጠሙት ነገር የለም አይደል?
አዎ ምንም ችግር የለም። ኧረ እሺ እ ችግር ካጋጠማችሁ ግን በማንኛውም ጊዜ ዘጠና ሶስት ዘጠና አምስት ላይ መደወል እሺ።
ይችላሉ።
እሺ እሺ እሺ መልካም ቀን ይሆንሎት።
አዎ